Hello
Hello እኔ ስል ጤና ይስጥልኝ እንደምን አላችሁ።
እግዚአብሔር ይመስገን።
መረጃ ለማግኘት ነበር ስለ አክሲዮኑ።
እሺ እ አክሲዮኑ minimum ከሀያ ሺህ ጀምሮ ነው የሚሸጠው።
እም፣ maximum እስከ ሁለት ሚሊዮን ባለው ነው።
እም፣ የአንድ አክሲዮን ዋጋ አምስት መቶ ብር ነው።
እም፣ የ- minimum መግዛት የሚቻለው አርባ share ማለት ነው እም፣ እና detail እ መስማት የሚፈልጉ ከሆነ ደግሞ ሶስት ኦ።
ቦታ ቢሮ አለን። ገርጂ ኦ።
ቦሌና ልደታ፣
የት ገርጂ?
ገርጂ ቦሌና ልደታ አሃ
እ ብቅ ብለው ማነጋገር ይችላሉ።
እም፣ እሺ እ፣ እሺ ሌላ ምንድን ነው? እም፣
ምን አለኝ?
እሺ ገርጂ ቦሌና ልደታ ነው በእንትን አዎ አሁን- የት ቀርቦታል እርሶ?
እም፣ እሺ አሁን ገና አዲስ የተጀመረ ነው እንትኑ አዎ ዛሬ ጀ- ነው የሚጀመረው።
አዎ ዛሬ ነው አዎ ዛሬ ነው ማስታወቂያውን የሰማሁትና እ እ እም፣ ምንድን ነበር እንትን የሚባለው እንትን ያክሲዮን ሊንክስቶን ሆምስ እ?
ድርጅቱ የድርጅቱን ስም ነው እ፣ ሊንክስቶን ሆምስ።
እሺ ማስታወቂያውን ከምን ላይ ነበር ያገኙት።
አይ ከሬዲዮ ላይ ነው የሰማሁት።
እሺ ቀጠሮ ሊያስይዝ ላስይዝሎት ሙሉ መረጃውን መጥተው እንዲወስዱ።
ችግር የለውም። ቀጠሮም ባያዝ በቃ እመጣለሁ። ገርጂ ልደታና ቦሌ አይደል ያልሽው?
አዎ አዎ፣ አዎ።
የሚቀርበኝ ጋር። እሺ፣ እሺ ስሞትን ሊያዝ በእኛ አመሰግናለሁ። እሺ፣
እሺ ጽጌ ጽጌ